ናው ቆይቼ ኪዳነ ምሕረትን ተጽናናውኝ ረሳዋ ዘኔን የአምላክና ትመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክና ትመቤታችን ሞገሱኝኝ ቀሪው ዘመኔን የጨለራው ዘመን አለፈ እንደ ዋዛ አንቺን ተጠግቼ የዓለሟን ቤዛ የልጅ ቸርነት የአንቺ ደግነት ባሪያሽ ሰወረ ከአስደናቂ ሞት እናቴ ስምሽ ስጠራ አለፈ ያ ሁሉ መከራ እምባይ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ዘና ቆይቼ